ቢታገል እንደሚገባው ባይታገል የድሉን አክሊል አያገኝም። እንደሚደክም ገበሬ አንተ ካለፋ ፍሬን አታገኝም። ማስተዋል ይስጥ ጌታ ኢየሱስ በጊዜ ስራን እንድጨርስ የምሰራውን ነው የምታጭደው በትጋት ልክ በሰራህው ዋጋ ሙሉ እንዲሆንል ፍሬም ደግሞ እንዲበዛል በጨዋታ ማን ቢታገል እንደሚገባው ባይታገል የድሉን አክሊል አያገኝም። እንደሚደክም ገበሬ አንተ ካለፋ ፍሬን አታገኝም። ማስተዋል ይስጥ ጌታ ኢየሱስ በጊዜ ስራን እንድጨርስ እንደ ተሰጠ ጸጋ መጠን ሁልጊዜ ጨምር ትጋትህን ከአሸናፊዎች ትበልጣለ በእምነት ከልብ ከታገል በጨዋታ ማን ቢታገል እንደሚገባው ባይታገል የድሉን አክሊል አያገኝም። እንደሚደክም ገበሬ አንተም ካለፋ ፍሬን አታገኝም። ማስተዋል ይስጥ ጌታ ኢየሱስ በጊዜ ስራን እንድጨርስ ቀን በከንቱ እንዳይባክን በጊዜ ስራ የሚገባህን አደራ ብሎ ያኖረውን እንዳትቀብር መክሊትህን በጨዋታ ማን ቢታገል እንደሚገባው ባይታገል የድሉን አክሊል አያገኝም። እንደሚደክም ገበሬ አንተም ካለፋ ፍሬን አታገኝም። ማስተዋል ይስጥ ጌታ ኢየሱስ በጊዜ ስራን እንድጨርስ ዳግም ሲመለስ ጌታ ኢየሱስ በእምነት ስተጋ እንዲያገኝ የድሉን አክሊል እንዲሰጥ ሙሉ እንዲሆን ያኔ ደስታ በጨዋታ ማን ቢታገል እንደሚገባው ባይታገል የድሉን አክሊል አያገኝም። እንደሚደክም ገበሬ አንተም ካለፋ ፍሬን አታገኝም። ማስተዋል ይስጥ ጌታ ኢየሱስ በጊዜ ስራን እንድጨርስ ማስተዋል ይስጥ ጌታ ኢየሱስ በጊዜ ስራን እንድጨርስ ማስተዋል ይስጥ ጌታ ኢየሱስ